Hello Hello ጤና ይስጥልኝ።
አብሮ ይስጥልን።
አቶ መሐመድ አህመድ አ ካልፎ ነበር የምደውልሎት።
እሺ ከዚህ በፊት ደውለው ሀምሳ ብር አ አ አ አዎ፣ አንድ የሀምሳ ብር ተመለሰ።
አዎ፣ እሱን ለማሳወቅ ነው።
የ- እሺ እሺ እሺ እየቆየ ነው ወይ? እሺ አንድ ይቀራል processing ላይ ያለ አ ሌላ ይቀራል።
አ አ እሱ ዲፖዚት ውትድሮወር አርኩኝና ያቺን ውትድሮዊት እስካሁን ፕሮሰስ ላይ ይላል፣ ግን አንዱን ተመለሰ። የትኛው እንደሆነ አላውቅም። አንዱ ተመለሰ።
የዲፖዚት ነው የተመለሰው ደንበኛችን።
የዲፖዚቱ ነው።
አዎ፣ እሺ ውትድሮውት ውትድሮውት ያረኩኝ ደግሞ ፓላንሲል ሳይሆን ፕሮሰሲንግ ላይ ያለ ቴሌግራም ላይ አስቀምጫለሁ።
እ ደውሎ አመልክተው ነበረ የዊዝድሮዋል አዎ አዎ አዎ አዎ ስክሪንሾትም እሱማ አዎ እሱማ አይቻለሁ፣ ተመልሷል። አመሰግናለሁ።
እሺ፣ እሺ ደንበኛችን እሺ እሺ እሺ፣ አመሰግናለሁ።
እሺ